ሌላ ቤስት ቤት እንትን ነው። ሄሎ አዎ ቤስት ቤት ነው። ምን ነበር?
እንትን የቃላ ቡዳማ እንትን ብሎ ነበር። አንድ ጨዋታ አለ ብሎ ነበርና ረጅም እንትን እሺ ምን አለ?
አለቃልን የሀያ አንድ ዜሮ ሰባት አለቃልን። አሁን ግን ሀያ አንድ አስራ ሶስት ላይ ደርሷል። ግን ያኛውን አለቀቀም። ሌላውን እያለቀ ነው።
ምኑ ነው የማይለቅልሽ?
ብር ያለው ሪደም ስናደርገው
ኦኬ እሺ ኤንዲስ ክላኪልን ኤንዲስ ክላኪልን ምን ላኪልን?
ኤንዲስ